Hello ጤና ይስጥልን ቤት ቤት ሰላም ነሽ ሙዬ?
ሰላም።
ገለታው ነኝ ከወንጂ agent ነኝ የምደውልልሽ።
እሺ የፕሪንተር ባለሙያዎቹን የት ነው የማገኛቸው? በስም በምን ስልክ?
Okay ገዛኸኝ ነው። እሺ ቴሌግራሙን ልንገርህ።
ቴሌግራሙ ላይም አለኝ። ትክክል በቀጥታ ላውራ ነበር።
አዎ ቴሌግራም ካለ ቴሌግራም ላይ ጻፍለት። እሺ አላየውም። አሁን ግን አስራ አንድ ሰዓት ስለሆነ ይወጣል። Office hour ስለሚሰራ አዎ፣ ይወጣል።
እስከ- አዎ እስከ አስራ አንድ ሰዓት ነው የሚኖረው።
እሺ ሙዬ፣ ግን ቴሌግራም ላይ ጻፍለት።
እሺ